ቤት ረዴት ነው የሚለዛው
አሁን ስክሪን ሾቷን ሳናላክልኝ ብለሽ ነበር። ዲፖዚት እምቢ አለኝ ስልሽ በቴሌግራም እሺ እሺ፣ እምቢ አላት። ላክልን
ላኩልሽ እኮ
ስም ማን ነው? ቴሌግራም ላይ
ሰአል መሐመድ እ
እሺ አንድ እሺ check እናደርገዋለን። እሺ ትንሽ ጠብ
ደረሰሽ?
አዎ
እንትኑ ቤት ቤት ኮድ ልንገርሽ፣ እንትኑ ስልክ ቁጥሩ የምጠቀምበት አይ ችግር የለውም፣ ችግር የለውም። እሱ አያስፈልግም። እሺ